ጤና ይስጥልኝ አሪፍ ነኝ። ማሪስ የማቆም ልርዳዎት?
አብሮ ይስጥልኝ። አሁን ደውዬልሽ ነበር፣ የሆነ ስልክ ሰጠሽኝ ነበር፣ አይሰራም። ስልኩ ዝግ ነው እሱ።
screenshot ለመላክ የቴሌግራም ቁጥሩን ነው።
አሁን የሆነ ዘጠና ሁለት ቤት ሰጠሽኝ አልነበረ? እሱ እነሱ ላይ ላክላችሁ። አይሰራም አዎ ስልኩ ዝግ።
ለሱ በቴሌግራም ላይ ነው የሚልኩልን። ቴሌግራም ላይ ነው እምቢ ያሉት።
አይ በ message በቴሌግራም ላይ ላክ።
አዎ በቴሌግራም ላይ screenshot ስለሆነ የሚላከው screenshot ያንሱትና በዛ ይሞክሩልን።
እሺ
መልካም እሺ።